ሰላም እንዴት ነሽ?
እሺ ቅዳሜ ስምንት ሰዓት እና ሁለት ሰዓት ነው ያለው። የስንት ሰዓት ነው ማ- መታደም የፈለጉት?
ሁለት ሰዓት ማታ ነው አይደል?
አዎ አዎ ማታ ሁለት ሰዓት እና ቀን ስምንት ሰዓት ነው ያለው።
የማታ ይሁን።
የማታው ይሁን። እሺ እሺ። ስሞትን እንግዲህ ሳምሶን
ሳምሶን ማ ሽመልስ
እሺ። ስልክ ቁጥር ይንገሩን።
ዜሮ ዘጠኝ አስራ አንድ
አስራ አንድ ሰላሳ ሰባት ሰላሳ ሰባት አስር ሃምሳ ስድስት አስር ሃምሳ ስድስት እሺ። እ፣ ለስንት ሰው ነው ቦታ ማስያዝ የፈለጉት?
እ፣ ለጊዜው አንድ ሰው እ፣ ግን እደውላለሁ።
እሺ እ፣ መግቢያ አራት መቶ ብር ነው። እ፣ account እንልክሎታለን። transfer ያድርጉ ብሩ። እሺ እሺ፣ በቦታ ሊመጣ ነው?
እ፣ ትኬቱን እዛው በቦታው ነታችሁን እንዳገኙት፣ ክፍያውን ግን መክፈል ይቻላል። አሁን no ቦታው አይ ቴፒ ከፊት ከኋላ የሚባል ነገር አለ?
ያው ቀደም ብላችሁ ከመጣችሁ ከፊት ትሆናላችሁ።
አዎ።
እሺ እሺ፣ እናመሰግናለን። መልካም ቀን